ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
account ላይ ማለት ነው።
አ ሄሎ
አካውንት
ዊዝድሮ አድርጌ ነበር። አሁን እሺ ስንት ብር ነበር መቶ ብር ነበር። pending እንትን ነው voucher የሚለው አለ አይደለም?
በ voucher ነው withdraw ያደረግከው አይደል አዎ በ voucher withdraw ስታደርግ በቤስት ቤት ሱቅ ወይም ማጫወቻ ቦታ ነው የምታገኘው ብሩን የቤስት ቤት ማጫወቻ አለ አካባቢ እም፣ ሱቅ እም።
አለ አ አ እዚህ አካባቢ ጭራሽ የለም። cancel ማድረግ አይቻልም?
አይቻልም cancel ማድረግ ሳይሆን ወደ ቤስት ቤት መመለስ ትችላለህ ስትመልሰው ግን በሌላ በኩል ማውጣት አትችልም መጫወቻ ግን እ, ይሆናል መጫወት ችግር ትችላለህ የለውም። አብሳኝ አሁን ማድረግ የምትወጣበት ይቻላል?
መንገዱን ልንገር እንዴት እንደምትመልስ እሺ መጀመሪያ voucher code ኡን ማግኘት አለብህ እሺ ስድስት digit ነው አንድ ፊደል አለ ውስጡ እና እሱን ኮድ የምታገኘው በ text ነው?
account history ገብተህ text አይደለም እዛው ላይ በ- አለ ቤስት ቤት account ላይ እሺ account history ን ስትነካ voucher history የሚል ይመጣልሃል account እሺ።
history ን ከነካ በኋላ እዛው ከጎኑ ማለት ነው ከዛ እሺ።
voucher history ን ትነካለህ ቀኑን ትሞላለህ እ፣ withdraw ያል- ያልክበትን show አዎ።
ወይም search ስትለው ይመጣልሃል voucher code ኡን ስድስት digit ናት እንደነገርኩ እሺ እሱ ሲመጣ እሱን ኮፒ ታደርጋለህ። ከዛ withdraw ስታደርግ የተጠቀምከውን method እንደገና ትጠቀመዋለህ deposit ብለህ ማለት ነው።
እሺ deposit ትለዋለህ። voucher method አለ፣ በሱ deposit። ከዛ insert code የሚል ይመጣል። እዛ ላይ ኮፒ ያደረግከውን code paste ታደርገዋለህ። ከዛ deposit ስትለው ይመለሳል።
በጣም ጥሩ። እሺ ስለዚህ account history
ቮቸር ሂስትሪ ቮቸር ሂስትሪ አካውንት ሂስትሪ ላይ ከገባ በኋላ ቮቸር ሂስትሪ የሚል ይመጣልኝ።
አ
ኦኬ ከዛ ፊት በኋላ ለፊት እዛ ሳይሆን ላይ እዛው ያለው ከጎን ላይ አካውንት ሂስትሪ ጎን ወይም ቴሌግራም ካለ እዛ ላይ ያሳያለሁ እ፣ በ- በስክሪንሻት እሺ ቮቸር ብለህ ጻፍና። እሺ እሺ
እሺ መልካም